አለሽ አቤት ፋይኗ ደህና ነሽ?
አለሽልኝ ዝቃሽ
ልኮበልኝ ነው ዛሬ።
አንቺ አትሄጂም እንዴ?
እሺ እንዴት አድርጌ ሄድ?
እ ነገ- ነገ ልሂድ አልኩ።
በምን ትሄጃለሽ? ቤት አለ መኪና ካ- አዲስ እ?
ሄዳለሁ።
እ?
ታክ- ታክ
አለ እዛ ነበር የደወለችልኝ
ትልጁን ትልጠብቅሽ ተባበሪኝ።
እ?
ትልጁን ትጠብቅሽ ተባበሪኝ። ምንም ሬዲዮ እ?
ምንም ሬዲዮ ቤት
ሬዲዮኛ አልመጣሁም።
አዎ እንዳለበት ምንም ነገር ይዣለሁ።
አስበሽበት ነው ነው ወይስ አልነገሩሽም ነበር?
አይ እንደዛ አልመሰለኝም እውነት እ።
ማርያም። አዎ
አይ፣ ሬዲ ነሽ አንቺ?
እኔ የመጣውኛ በሩ ደውላልኛለች። አ ነገሩ እኔም አንድ ሺቲ ነው ያዝኩት። ሌላ ምንም ያዝኩት ነገር የለኝም።
አዎ እንዴ ጠዋት ስንት እ?
ጠዋት ስንት ማለት ትችያለሽ። ማታ ነገ ማታ እንመለሳለን አዎ አዎ ይመለሳል። በቃ አዩ በቃ
እሺ እዚህ ጋር እያጻፈችኝ እኮ ነው።
እ?
ልቤ ሁለት ሁለት ፊት ሆኖብኝ ነው። ሊዳበር የሆነ ነገር እያጻፈችኝ እሺ እሺ፣ ችግር የለውም እሺ።
እሺ